ሄሎ
ሄሎ ሰላም ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ። እንዴት ነሽ?
ቅድም ጠዋት መጥቼ ነበረ ቃል ኪዳን አውርቻት ነበር እና እ፣ ከማሽን ላይ የሚወጡልኝን ነገሮች ሰጥቻት ነበር። ደውልሻለን ብላኝ ነበር፣ አልደወለችም።
አሃ የማሽን ቁጥር ትነግሪኛለሽ?
እ፣ ቁጥሩን አላውቀውም አጋጣሚ፣ ግን እሷ ይዘዋለች።
ቃልዬ ይዘዋለች።
አ ምን okay።
መሰለሽ memory እ።
ሞልቷል ተብዬ ባለፈው ተበላሽቶ በ power ምክንያት አስገባሁትና ከዛ ላይ ሊወጣ ሲል ደግሞ memory ሞልቷል ተባልኩኝ።
አሃ ጠዋት ከዛ ቅድም በ- አናግረሻት ነበረ ከሆነ ሰው አዎ።
ጋር ነበር። አስታወስኩሽ። እሺ አ እነግራታለሁ። ቅድም